ጤና ይስጥልኝ አሪፍ ነኝ ማለት ነው። በአካባቢ ልርዳዎት? ሄሎ
ሄሎ አበይ
barri wayii አርፌ የላን ቤቴክስ ረቡዝኒ ኑምቡኒ
ይቅርታ ደንበኛችን በአማርኛ ሊነግሩኝ ይችላሉ?
አማርኛ አ- በአማርኛ ሊያስረዱኝ ይችላሉ?
ከሀያ አምስት ክሬዲት ገሚዩ ቤቴክሲ ከሲቢ ብር ራ
እ፣ እሺ ደንበኛችን ኦሮምኛ ስለማልችል ምናልባት ኦሮምኛ የሚችል ሰው አካባቢ ካለ ላጣራና መልሼ እደውልልዎታለሁ።
ማሸሽ